ሄሎ ሌላ አቤት፣ አቶ ይዛጅ አቤት አቤት
እሺ፣ ማንን ነው የሚወክሉት?
እንትን ዚያዳ በሺር ብለሽ ያዥው
እሺ፣ ቆይ አንዴ።
በስንት ጋር እንጂ
እሺ፣ ዚያዳ በሽር። እሺ፣ ስልክ ቁጥራቸው 0911 11 52 52 52 77 እሺ 55 55
0911 52 77 55 እሺ ሰዓት እንዳያረፍዱ። እሺ ነገ አራት ሰዓት ቦታውን አውቀውታል አይደል?
አዎ
ፒያሳ ያለው ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ያለው ኢትዮ ቴሌኮም አራት ሰዓት ላይ ብሩ የሚገባው በራሱ account ነው።
በእኔው ነው?
በቴሌ እሺ።
ብር account ነው የሚገባው።
እሺ እሺ እሺ አመሰግናለሁ።
እሺ አመሰግናለሁ እሺ